hello ጤና ይስጥልኝ።
ውዬ አልወጣም። እሺ አልመጣም።
product ውስጥ አልመጣም።
ስላልመጣ አንድ ላይ ሌላ አድርግና እ፣ ነገ ከዚህ በፊት ይኸውልህ እንትን አዝዤ ነበረ በቤት ቲማቲም
እሺ ቲማቲም አልመጣም።
ማቸው አልመጣም። ስለዚህ አንድ ይሁንና እ፣ ሌላ ነገር ጨምሬ ግን እባክህን የሆስፒታል ስለሆንኩኝ ላቁጥር ላቁጥር ልስጥህን እዛ ቁጥር ይደወል
okay ቁጥሩ እንኳን እኔ ማስገባት አልችልም፣ ግን ማድረግ ይችላሉ። እ፣ የ- በሰዓቱ ሲደወልሎት ለ driver ኡ ሌላ ስልክ ከሰጡት ችግር የለውም።
በቃ ወይ ደግሞ ጠዋት እ፣ ነገ ጠዋት አካባቢ ይደውሉልና ወደ አራት ሰዓት አካባቢ እሺ የ assign የተደረገውን driver ጠይቁ። የእሱን ስልክ ጠይቁ። ከጠየቁ በኋላ ቤት ላለው ሰው የእሱን ስልክ ይችላሉ።
እሺ እሺ እኛው ፕሮዳክት ግን ቼክ ላድርግና መልስ ይደውሉታሉ። አንዴ
እሺ እሺ